ጤና ይስጥልኝ እንጂ ኢትዮጵያ ብቻ አርምነኝ ባኮ ምንርተው
እንትን አሁን ይምጣልኝ ነበረ እኔ ጋር መሰለኝ ያወረድኩት ማለት ነው።
ምን አሉኝ ደንበኛችን?
ቢራ ያወረድኩት ይመጣኝ ነበር መሰጅ ላይ ማለት ነው።
አሃ።
አዎ። ከዛ አሁን ግን ትቶታል በቃ መምጣት። አሁን ይህን የሆነ መሰጅ መጥቶብኝ ነበር በዚህ ቁጥር ደውልልን ምናምን ብሎ በዚህ ነው አዎ።
የደወልኩት ትናንትም ዛሬ ማለት ነው።
እሺ ደንበኛችን ስለደወሉ እናመሰግናለን። ስለተፈጠረውም ችግር ይቅርታ እንጠይቃለን። የ badge ID ቁጥሮትን ይነግሩኛል?
እ፣ ቁጥሩ እንኳን ረስቼዋለሁ።
እ፣ አጋጣሚ ማ- ወጣ ማግኘት ስላልኩ።
አይችሉም? አሁን
አይ አገኘዋለሁ። የኮዱ ነው አዎ ኮድ ኮዱ። እሺ አዎ።
አውጥቼ ልንገርሽ መልሽ እሺ እሺ እሺ